Hello ጤና ይስጥልኝ። አቤት Long job ድሬዳዋ ይመጣላ?
አዎ አዎ መቼ stand ነው?
up comedy ቅዳሜ ሚያዝያ 12 ከ11 ሰዓት ጀምሮ።
ከነገ ወዲያ?
አዎ አዎ
እሺ፣ መግቢያ ምናምን አለ?
አለው። አዎ መግቢያ መደበኛ 300 ብር፣ VIP 500 ብር።
እሺ፣
እ ቦታ መያዝ ይችላሉ ተመዝግበው።
አሁን
አዎ ትኬቱን የቀን ቀን በር ላይ ያገኛሉ። እ ምዝገባ አሁን ነው።
አይ እሺ፣ መዝግቢልኝ።
እሺ ስሞትም አልበል።
ብሩክ ዘነበ።
ብሩክ ለምለሙ ብሩክ ዘነበ ዘነበ።
ዘነበ። እሺ
ሁለት ስልክ ሰው ነው።
ቁጥር ይንገሩኝ።
ዜሮ እሺ ዘጠኝ ስልክ ቁጥር ይንገሩኝ። 09 ሀያ ሶስት 23 ሀያ አንድ እሺ
ሀያ አራት ከዛ ሰማንያ ሶስት
እሺ 23 21 24 83 እሺ የ- የትኛው መደበኛው ነው ወይስ VIP?
መደበኛ ለሁለት ሰው አ
እሺ እ፣ ክፍያውን transfer ማድረግ ይችላሉ ወይ ደግሞ የቀኑ ቀን ሲመጡ በ cash መክፈል ይችላሉ።
አይ
እሺ እሺ አመሰግናለሁ። መልካም ቀን።